ቸርችል CPO የሚባለው CPT CPO።
ሄሎ ሄሎ፣ ሰላም ጤና ይስጥልን።
አብሮ ይስጥልን።
ከ ChipChip ነበር የምደውልዎት።
እሺ፣
እ፣ ይቅርታ የገነት ስልክ አይደለም?
የገነት አይደለም አዱኛ ነው።
Okay። በዚህ ስልክ order ተደርጎ ነበር።
order አዎ፣ እኔም እንትን ብዬ ነበር። ሽንኩርት ብዬ ነበር። አዱኛ አበራልኝ።
Okay። እም፣ ይቅርታ ግን ገነት ነበረች complain ያቀረበችው እና ያልመጣላትን product ጠይቃት ነበር።
ነው አይ፣ በዚህ complain አይደለም order ተሳስተሽ ከሆነ check አድርጌ ቁጥሩን Okay። እሺ። ከ- በዚህ ምንም አድርጌ ነበር።
በዚህ ስልክ ምንም ኮምፕሌን የለም።
ኮምፕሌን የለም። አቅርብ እኔ እንትን ያዘዝኩት አለ ዛሬ ያዘዝኩት ጨረስ ነው።
ኦኬ። እሺ። በቃ መልካም እሺ።
መልካም እሺ።